ይህ ማለት ይወቀው ልርዳዎት
እሺ ጤና ይስጥልኝ። አሁን ከቴሌብር በአሪፍ አማካኝነት ወደ ቤቴክስ load ለማድረግ ብር ፈልጌ
ምን ለማድረግ ፈልጌ ነው ያለኝ?
ብር ለማስገባት ፈልጌ ማስገባት deposit። እሺ
deposit ለማድረግ ያው ከዛ ያስገባሁት ብር እስካሁን አልገባም። ቆርጠዋል፣ ከቴሌብር ወጥተዋል።
እሺ መቼ ነበር የሞከሩት?
አሁን በቃ በዚህ አስር ደቂቃ ውስጥ እሺ ምን ያህል ብር ነበር?
ሁለት መቶ
ስንት አሉኝ?
ሁለት መቶ ሁለት መቶ እሺ ለመኛችሁ ቴሌ ብሮ የተመዘገበበት ቁጥር አሁን የደወሉበት ነው? እሺ የተመዘገበበትን ስም ይንገሩኝ።
አቤል ተክሊት ገብረ
አቤል ተክሉ አቤል ተክሊት
ተክሊ
ተክሊት አዎ።
እሺ ደንበኛችን የሰጡን መረጃ መዝግበናል። አሁን ስልክ ቁጥር እንስጦትና screenshot አንስተው ቴሌግራም account ኣችን ላይ ይላኩልን።
ምን ነው?
የእኛን የቴሌግራም account ቁጥር ልስጦትና screenshot አንስተው ይላኩልን።
ምኑ screenshot ላንተ
የቴሌብሩ መልእክት ነው screenshot የሚያነሱት።
ለወጣ text message ገብቶሎት የለ ሁለት መቶ ብር መቀነሱ የሚያሳይ እሱን ማለት ነው።
እሺ እሺ ቁጥሩን ልስጦት ይያዙ እሺ ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ
ዜሮ አንድ ሀምሳ አምስት ሀምሳ አምስት አዎ በዚች ቁጥር ይላኩልን።
እሺ ሌላ ምረዳውት ነገር አለ?
ሌላ የለም።
እሺ ስለ ደወሉ አመሰግናለን። ቀጥሎ ከሚሰሙት በኋላ ስለ አገልግሎት ያለውትን አስተያየት ያስቀምጡልን። መልካም ቀን።